ሄሎ
ወይ
ሰላም ጤና ይስጥልኝ። ቴሌቪዥን
አዎ ቴሌቪዥን ምን ልርዳውት?
ካርድ ምናምን
እ ጌሞችን መጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ጌሞችን ይጫወቱ።
የጣ- የጣት ካርዱ የሚላከው
ምን አሉ?
ካርዱን የጣለ ነው ቆይ ወደዛ ይመልስ።
ዕለታዊ ከተመዘገቡ በቀን ሁለት ብር ይቆርጣል። ሳምንታዊ ከሆነ ደግሞ በሳምንት አስር ብር ይቆርጣል።
አሀ ይሄ በጊዜው ይቆጥራል።
አ ደንበኛ ከሆኑ ትኬት ስለሚገባሎ ያው በሚገባሎ ትኬት እርሶ ጌሞችን ሲጫወቱ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
ያው የላከ የ- የላከው ካርድ ነፃ ነው።
በገ- በብር ነው። እቀ- በቀን ከሆነ ሁለት ብር ይቆርጣል። በሳምንት ከሆነ አስር ብር ይቆርጣል። አሁን ዛሬ ዛሬና ትናንት ሁለት ትኬት ገብቶሎታል። አጠቃላይ ስድስት ትኬት አሉት። በስድስቱ ትኬት እድሎትን ይሞክሩ። ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እሺ በቃ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ለመጫወት አለ። ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ እሺ መልካም እድል